ባንቺ ነገር ባንቺ ማመነሾ ስወቀጣጥራለ እንደ ማበርጌሾ አሳላፊ ልቤ ወጡን አጨርሳ እራቱን ያልበላው ቀርቶ ኋላንሰ ቀርቶ ኋላንሰ ሽንብራ ዱቤ ሽንብራ ዱቤ አይገኝም በዱቤ ባለጋሪ ባለጋሪ ቶሎ ቶሎ ንዳ ሶ ሶ መልበስ እያወቀ የሚከናነበ ልብ ያደገደገ መጠኑን አወቀ ጥሎ አይጥል ደመና በአየር እየዞረ ተከካው ተቦካ ዘር መሆን የቀረ ዘር መሆን የቀረ ባለጋሪው ባለጋሪው ቶሎ ቶሎ ነዳ ባለጋሪው ባለጋሪው ቶሎ ቶሎ ነዳ አይ በሉ በልቼ የልመና በሶ ሆዴን ይቆርጠኛል ማታ ማታ ደርሶ እኛስ በልተነዋል እሸት እሸት ሆነ ከእንግዲህ ይበቃል ልቀቁት ከብቱን ልቀቁት ከብቱን ሽምብራ ዱቤ ሽምብራ ዱቤ አይገኝ በዱቤ ባለጋሪው ባለጋሪው ቶሎ ቶሎ ንዳ ሶ ሶ ቼቼ መጥቼ ባስጠይቅ አላገኘሁሽ መጥቼ ባስጠይቅ አላገኘሁሽ ምክንያቱን እንጂ አንቺ ቤት የለሽም አንቺ ቤት የለሽም ምነው ብታስጠሪኝ እኔን አስታውሰሽ ምነው ብታስጠሪኝ እኔን አስታውሰሽ እደጅ ተቀምጬ እቤቴ ሰማሽ እቤቴ ሰማሽ አይዞሽ ያገሬ ልጅ እመጣልሻለሁ አይዞሽ ያገሬ ልጅ እመጣልሻለሁ አልተደላደልኩ በአንድ እግሬ ቆሜያለሁ በአንድ እግሬ ቆሜያለሁ ምናምኑን በልቶ ሆዴን ከማለት ምናምኑን በልቶ ሆዴን ከማለት ጦም ውሎ ጦም አድሮ ጥሩ መሸመት ጥሩ መሸመት ምንም ድሃ ብሆን ባይኖረኝም ተድላ ምንም ድሃ ብሆን ባይኖረኝም ተድላ ለጠጅ ነው እንጂ አልጓጓም ለጠላ አልጓጓም ለጠላ አልታይህ አለኝ የአገሬ ሰማይ አልታይህ አለኝ የአገሬ ሰማይ እንዲህ ወደ ቆርጦ ወጥቻለሁ ወይ ወጥቻለሁ ወይ እንዲህ ወደ ቆርጦ ወጥቻለሁ ወይ ወጥቻለሁ ወይ እንዲህ ወደ ቆርጦ ወጥቻለሁ ወይ ወጥቻለሁ እንዲህ ሆዴ ቆርጦ ወጥቻለሁ ወይ ወጥቻለሁ እንዲህ ሆዴ ቆርጦ ወጥቻለሁ ወይ ወጥቻለሁ